ሄሎ ሄሎ እናት እንዴት ነሽ? ቺፕ ቺፕ ነው።
አዎ ነው።
አይ ጠዋት notification ደርሶኝ ነበረ driver መንገድ ላይ ነው የሚል እና አልደረሰኝም እሺ።
እስካሁን።
ማን ነበር admin ኡ ስሙ?
ፈቲያ መሐመድ።
ፈቲያ።
አ እሺ ቆይ እስቲ አንዴ ጠብቁኝ።
እሺ
ፈቲያ መሐመድ ነው ያሉኝ?
አ ፈቲያ Y ሳይሆን A ነው እሺ። መጨረሻ F E T I A
እስኪ ስልክ ቁጥር ይንገሩኝ። ይቅርታ።
0930 እሺ 80 እሺ 52 11
እ፣ location የት ነበር የሞሉት? ይቅርታ።
ቤተ ለበግተራ okay። አዎ ይቅርታ፣ የ- ወደዛ የሚመጣው እ፣ መኪና ዛሬ ስለተበላሸ ለነገ ተላልፏል እና እም፣ ነገ መቀበል ይችላሉ አይደለ?
እሺ ቤት የለውም ግን በቃ ያለው ሰው ወይ እንደዋወልና ይመጣል አዎ፣ ነገር driver ኡ ሲደውል እ፣ ቤት አዎ።
ያለ ሰው ስልክ ይስጡት።
እሺ እሺ እሺ፣ እሺ መልካም።
እሺ አመሰግናቸው